ስታልፍ እንደምን ያለ ነው ወንድሜ? እንደኔ የድሃ ልጅ ከሆንክ ስለ እውነት አትተኛ። የድሃ ልጅ ከሆንክ እንደኔ ሀብታም ከሆንክ ሰርተ ካለ account ላይ ገንዘብ ከያስ ለልጅ ልጆች የሚሆን ሀብት ካለ ተኛ፣ ምንም ችግር የለውም። እንደኔ የድሃ ልጅ ከሆንክ ግን አትተኛ። ነገሮችን ተረዳቸው። ቴክኖሎጂን ተረዳ፣ social media ን ተረዳ፣ ቢዝነስን ተረዳ፣ የመንግስትን ሀሳብ ዓለምን የሚሆኑ ሰዎችን አእምሮ፣ የባንኮችን አእምሮ አንደርስታንድ አድርግ፣ ተረዳ። ከድነት ጨለማ ውስጥ ውጣ፣ አተኛ።